ሄሎ
አቤት አቤት የሚስጥልኝ ክሊኒክ
አቤት አቤት አብሮ ስትልኝ አለ የሚለበስ
አዎ በዚህ ስልክ ማለት በዚህ እንትን ተብሎ ብሬ ተቆርጦልኝ ነበር
አዎ፣ ይሄ ቴሌቪዥን ጌም ነው። ያው የቴሌቪዥን ጌም ላይ ግልጽ ያልሆነ ነገር ካለ ማንኛውንም አይነት ጥያቄ እንዲጠይቁ ነው ጌሞችን ሲጫወቱ ያልተረዱት ነገር ካለ ማለት ነው
ካልፈለኩት
እ
ጨዋታውን ካልፈለኩት
ማቋረጥ ይቻላል። መ- game ኦችንም ሲጫወቱ ላፕቶፕ ስልክ ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ይሸልሞታል።
እኔ እስካሁን ድረስ ተሸልሜ ስለማላውቅ አሁን አሁን እኮ ነው አስር ብር የተቆረጠኝ ይመለሳ
አይ አንድ ደንበኛ ሲሆኑማ ትኬት ስለሚገባሉት ነው።
ቲኬቱ አልመጣኝም። እንዴት ይቆረጥ ሊቆረጥ ቻለ?
ማቋረጥ ለማቋረጥ hello አቤት አቤት እየተሰማኝ ነው።
ለማቋረጥ ኮከብ ዘጠኝ ሰማንያ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ ለማቋረጥ የሚለውን ይጫኑ።
ኮከብ ስ- ኮከብ ስምንት ዘጠኝ
ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ ሰማንያ አምስት መሰላል ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ
እሺ። ከዛ መሰላል ነው
አ
እ፣ እና ከዛ በኋላ ይቋረጣል።
አ ይቋረጣል።
ኮከብ ሰማንያ አምስት ዘጠኝ መስ-